ሄሎ ጤና ይስጥልን።
አብሮ ይስጥልን።
ዶንኪቲ የሆኑ አራተኛ ዙር የኤሌክትሪሽን ስልጠና መገልገሎት
እ፣ ለመመዝገብ ነበር እና እህቴ ነበረች እ፣ ውጪ ላይ ነበረች። እሷን አይታልኝ አይታ የላከችኝ።
ኦኬ ይቻላል። እየመዘገብን ነው። ስሞትን ማን እንበል?
ስሜ ሲሳይ ጌታሁን
እም?
ሲሳይ ጌታሁን ስሜ ሲሳይ ነው።
ሲሳይ ጌታሁን።
አዎ።
እሺ ቀን
እ፣